ሄሎ እናትን እናረስ ሄሎ እረስ ወጣደ ሄሎ ሄሎ ምንድን ነው? ሌ- ሄሎ ሄሎ፣ ይሰማኛል አይሰማም?
ይስ- ይቅርታ አባ
እንትን ሄሎ?
እ፣ ማሊ ባፓ ነው አዎ ማሊ ባባ ነው እንትን ዲዛይር አላችሁ እንዴ?
እ፣ ባለጠፋ ነው ዜሮ ዜሮ ነው ይፈልግ በጣም
እ፣ አለ ሀያ ሰባት ከሀምሳ
ሰባት ከሀምሳ አ
እሺ፣ thank you።